ሄሎ ጤና ይስጥልኝ ቃል ኪዳን ኢንተርስቲ ቤት ምንድርገው
እሺ አሁን ደውለን ነበር እና እንትን ካሻውት ለማለት ቱዴይስ ቢት ላይ ግባ ብላኝ ነበረ።
እሺ
ይኸው ቱዴይስ ቢትን ነካሁት።
እሺ ቲኬቱን አላገኘከው?
ቆይ ስፖርት የሚል አለ አይደል?
አዎ
ከእሱ አጠገብ ቱዴይስ ቢት የሚል አለ።
አዎ እሱን ነው የሚነኩት።
አ ነክቼዋለሁ።
እሺ ምን መጣሉት?
በቃ ኖርማሊ ዝርዝር ይሄ የሰዓት በሰዓት ኦል ሶስት ሰዓት ስድስት ሰዓት ሰባት ሰዓት እንደገና ደግሞ ቲኬቱስ የለም እኮ ቼክ ቤት በሉት እና
ኦኬ ቼክ ቤት ልበለው
አዎ
እንካ እስኪ ከቶ ፈጥን ብሎ ቲኬት የለሁትም ነው
ቆይ አንዴ ቆይ ምንድን ነው የሚከፍተው? ስልክ በእናትህ
hello
አቤት አቤት።
እሺ አገኙት?
አዎ አግኝቼዋለሁ።
እሺ ትኬቱ የለም እሱ ጋር
ምን ምን መሰለሽ የሚል ያለው insert the code to load or check it here ይላል።
አ ኮዱ የለውትም ነው የትኬቱ?
ረጅሙን ማስገባት እችላለሁ አይደል?
አዎ ይችላሉ።
አመሰግናለሁ።
እሺ መልካም ቀን።
ዩ ቢታይ ኦኬ አመሰግናለሁ። እሺ ለሁላችሁ እሺ እሺ